አምላክ ነው ምን እንዳለ ሆዱ ልብን ከሚያርቀው ሰሩ አራረ ከሰው ስቆ መኖር ያስፈልጋል ዛሬ ከሰው ስቆ መኖር ያስፈልጋል ዛሬ ሰውም መውደድ እንጂ ማመከንቱ ነው ተሳስቆ መኖር በጣም ጥሩ ነው ከዚህም ከዚያ ማለት ትርፉ ነገር ነው ሁሉን ትቶ ከሰው ስቆ መኖር ውስጡን እንደባሰው ነገር ሲሆኝ የሚስጥር ጓደኛ ወዳጀት ሊገኝ ዞር ሲሉ ቡጭ ካለ ነገሩ ጥርስን እያሳዩ መኖሩ ነው ጥሩ ጥርስን እያሳዩ መኖሩ ነው ጥሩ ሰውም መውደድ እንጂ ማመከንቱ ነው ተሳስቆ መኖር በጣም ጥሩ ነው ከዚህም ከዚያ ማለት ትርፉ ነገር ነው ሁሉን ትቶ ከሰው ስቆ መኖር ነው ሰውም መውደድ እንጂ ማመከንቱ ነው ተሳስቆ መኖር በጣም ጥሩ ነው ከዚህም ከዚያ ማለት ጥሩ ነገር ነው ሁሉን ትቶ ከሰው ስቆ መኖር ምን ይሉኛል ቀርቶ ከሆነ ምን ላውራ እንደምን ይቻላል መኖር ከሰው ጋር ከእርስ በርስ ውጊያ ከሆነ ጦርነት ይሻላል ሳቅሎ በጥርስ መሸኘት ይሻላል ሳቅሎ በጥርስ መሸኘት ሰውም መውደድ እንጂ ማመከንቱ ነው ተሳስቆ መኖር በጣም ጥሩ ነው ከዚህም ከዚያ ማለት ትርፉ ነገር ነው ሁሉን ትቶ ከሰው ስቆ መኖር ነው ሰውም